እኛ የለንም።
ሰላም ጤና ይስጥልን። ቤት ቤት ቤት ነው የምንረዳው።
account ለመክፈት ነበር።
ምን አልከኝ?
account ለመክፈት ነበር።
እሺ Chrome ላይ ሄድና ቤት ቤት dot ቤት ብለህ ግባ።
እ፣ ገብቻለሁ።
ከዛ register የሚለውን ንካው።
ነክቼዋለሁ።
ከዛ ስልክህን ዘጠኝ ብለህ ጀምረህ ሰምታ እንዲላል አይደል?
አ ዘጠኝ እኮ ዘጠኝ አ፣ ዘጠኝ ብዬ ነው እሱን የሚጀምር።
እሺ ስለዚህ password create ስታደርግ አንድ capital letter አንድ small letter ታደርጋለህ። ከዛ አንድ symbol የመሰላል የ at ወይ የኮከብ ብቻ አንድ እንደሱ አይነት ታደርጋለህ። ከዛ ቁጥሮች ታደርግና አጠቃላይ ስምንት መሆን አለበት። እንደሱ አድርገህ password ህን create አድርግና ይከፍትልሃል።
እሺ፣ አመሰግናለሁ።
ምንት ከምሽት